silakan. Jika harus dimasukkan sewa.
ሄሎ ሪቦኒያ
ሄሎ ሪቦኒያ፣ አቤት
ከቢዩ ዴሊቨሪ ነበር የምደውለው።
እ
ከቢዩ ዴሊቨሪ ነበር የምደውለው።
ዋይ እሺ ይመስላል በኦርደር ነበር 84 69 52 ኦርደር ታዛችሁ ነበር አይደለ? ደብል ቺክን ጂንጀር አ
እ፣ መብራት ጠፍቷልና እያለኝ ነበረ driver ኡ መስራት አይችልም order ኡ፣ አ አሁን ደውዬ አሳውቄ ነበር ወደ እናንተ ስለዚህ መሰራት አይችልም ማለት ነው። order ኡ አትሰሩትም።
አ
በቃ cancel አድርጉት። እሺ?